ጤና ኬስ የጤና አካል እባክዎን ልርዳዎት?
የበረራ መረጃ ፈልጌ ነው ልናጣ።
እሺ ይቻላል። ከየት ወደ ነው የሚፈልጉት?
ከዚህ ወደ ኢንተቤ
ከአዲስ አበባ ወደ ኢንተቤ one way ነው ወይስ ደርሶ መልስ ነው የሚፈልጉት?
ደርሶ መልስ ነው። በ Turkish Airline ማወቅ እችላለሁ?
ይቻላል። ለመቼ ነው መሄድ የሚፈልጉት?
ለሀያ
August የአሁኑ ሀያ ሀያ ማለት ነው ነው በእኛ በእኛ ሀያ
መመለሻውስ?
መመለሻ ጥር ጥር አንድ አድርገን
አንድ ደቂቃ ስጠኝ። እሺ check እናደርጋለን።